hello ሰላም ነው እናት? አንድ cashier code ልንገርሽ ውጤት ፈልጌ እሺ ንገረኝ።
አስራ ሁለት ስልሳ ሰባት
አስራ ሁለት ስልሳ ሰባት እሺ ዜሮ ዘጠኝ አርባ አምስት አርባ አምስት አዎ
አላለቀም ጨዋታው ታርሟል። አንድ lost ነው ያለው፣ ግን ከታች ያሉት ጨዋታዎች ገና ናቸው። የዛሬ አዎ።
ያለው የነገ
ዛሬ አንድ lost አለው እ? እ? አንድ lost lost አለው?
አለው። አዎ ኢሲሲ okay።
የሚለው
ማን የሚለው ኢሲሲ በርሊን የሚለው እሺ እሺ አንድ ሌላ ልንገርሽ እሺ ንገረኝ።
አስራ ሁለት ስልሳ ስምንት እሺ ዜሮ ሁለት ሰማንያ ስምንት ሰማንያ ስምንት ይሄኛው ደግሞ win ነው። በሌላው የቀረው የዛሬና የነገ አዎ የሶስት ቀን ጨዋታ አለው እስከ ሀያ ሶስት ድረስ ግን ምንም lost አረ- የለብም ኧረ ትኬቱ ተሳትፈሻል መሰል ቁጥር ዛ የሚያልቅ ነው እ? አረ፣ አስራ ያው እዚህ ሁለት ጋር ያሳየኛል እኮ በሀያ አንድ ሶስት ጨዋታ በሀያ አንድ አለ አንድ ጨዋታ በነገ አንድ ሁለት እንትን ሶስት አራት አስታውሳለች አምስት መሰል ጨዋታ cashier ሯ እም?
አስራ ሁለት ስልሳ ስምንት ዜሮ ሁለት ሰማንያ ስድስት ነው መሰል ተሳትፈን ሰማንያ አይደለሽ ስድስት?
አ
ይሄ ደግሞ አራት game ወርቋል።
እሺ አመሰግናለሁ።
እሺ እናመሰግናለን።